hello hello፣ ሰላም ጤና ይስጥልን። ከችፕችፕ ነበር የምንደውለው እዛ። hello ሽንኩርትና ካሮት አዘውን ነበር ዛሬ የሚመጣ order። ይቅርታ በጣም በ location ስህተት ምክንያት አልወጣም እና ነገ እንዲመጣልዎት ነበር። ነገ መሄድ ይችላሉ?
አዎ እንችላለን።
የስራ ኮየ ነው የሚመጣው።
አዎ
በቃ ነገ ይመጣልዎታል። መልካም ቀን።